Hello ጤና ይስጥልን። ChipChip
እንዴት ነሽ?
እግዚአብሔር ይመስገን።
ግብፅ ቤት አድርጌ የሶስት ኪሎ ሽንኩርት ተክዬ ነበር።
ምን አሉኝ? ይቅርታ ትንሽ ድምፆ ተቆራረጠብኝ።
group create አድርጎ በሶስት ኪሎ ሽንኩርት ከፍዬ ነበረ እሺ እና ያደረገ ሰዓቱ join ያደረገ ሰው አንድ ብቻ ነበር እና Okay። ስ- አዎ በሀያ ስምንት ነበር አይደል order ያደረጉት። አንድ ሰው ይጎላል። ሽንኩርት ነበር። ይሄ refund ነው የሚደረገው።
refund ማለት ሌላ ብሩ ላኩልኝ፣ ብሩ ተመላሽ ነው የሚደረገው።
አልሆነማ refund ሆኗል ነው የሚለኝ፣ ግን ብሩ አልተመለሰም።
እሺ check አድርገን አሁን መልስሎታለን። ሁለት ደቂቃ ይታገሱ። እሺ